ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
ላላ ሁሉ ስፖርት ነው እባክዎ የምንረዳው?
እንትን deposit ለማድረግ ነው።
deposit ለማድረግ አዎ እሺ የትንሽ technical ችግር ገጥሞን ነው። አሁን በምነግሮት ማድረግ ይችላሉ።
በምን በምን?
አሁን በምነግሮት መሰረት ማድረግ ይችላሉ።
እሺ እዛው እንትኑ ጋር ግባ፣ ሁሉ ስፖርት ጋር ቁጥር እሰጦታለሁ። ወደዛ ስ- ስልክ ቁጥር deposit ያደርጉና ደረሰኙን በቴሌግራም ይልኩልናል።
እሺ እሺ ቁጥር የያዙ
እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
ሰላሳ ዘጠኝ አይደለም አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
አስራ ስድስት እና ይሄ ተ- እ?
ፍትህ አምላክ ማርዬ ነው የሚለው።
ይሄ ምን በባንክ ነው ገቢ የሚ- በ- በቼክ ነው ገቢ በቴሌ የሚደረገው?
ብር ነው ወደዚህ ያስገቡና በቴሌ ብር ከዛ አዎ።
ያስገቡበትን እ፣ ደረሰኝ ወደኛ ይልኩልናል። ከዛኛ ወደ ሁሉ ስፖርት account ኦት እናስገባሉታለን ማለት ነው።
እሺ
ቁጥር የያዙ
እሺ እሺ የቴሌ ብር የቴሌግራማችን ደግሞ ቁጥር